የአርፍ ሰላም ነኝ። ዋኮም ልርዳው
አዎ አሪፍ ፔይ የሚለውን እየተጠቀምኩ ወደ ቫሞስ ዲፖዚት አድርጌ ብሩ ቆርጦ ግን ዲፖዚት አላረገም።
ሰሜያችን እኛ ጋር ደውሎ አስመዝግበው ነበር።
እ?
እኛ ጋር ደውሎ አስመዝግበው ነበር።
አይ በቫሞስ ላይ አሪፍ ፔይ አሪፍ ፔይ አሪፍ ፔይ ለማለት ስሙት ደረስ ማን በዛ ነበር?
ይስጠን ወንደሰን ታደሰ
ከኬት ነበር የላኩት ደመኛችን?
እ?
ከቴሌብር ነው ከቴሌብር ነበር አዎ፣ ያስተላለፉት።
አዎ ከቴሌብር ላይ
በስልክ ቁጥር ነው የሚጠቀሙት። አሁን አዎ በደውልበት በዚህ ነው። አዎ ለ betting site ኡም ለቴሌብሮትም ማለት ነው።
እም?
ለቴሌብርም ለ betting site ኡም በዚህ ስልክ ቁጥር ነው የሚጠቀሙት።
አዎ ለዚህ በዚህኛው ነው የምጠቀመው።
ሰማያችን ስንት ብር ነው የነበረው?
እ?
ስንት ብር ነው የነበረው?
መቶ ብር ነበር transfer ያደረኩት።
ትናንትና ነው።
አዎ ትናንት
በቴሌብር በኩል ሲያስተላልፉ የተላከሉት መልእክት አልቻለ
እም፣ ክፈት መቶ የሚል ብር የሆነ dash እንዳስተላልፉ
መቶ ምን ብር አሉኝ?
እንዳስተላለፍኩ አዎ፣ ከቴሌ- ከቴሌብር አዎ።
የተላከልኝ ID- ID code አለ። አዎ
አዎ፣ እሱን screenshot አድርገው በምነግሩት ስልክ ቁጥር ቴሌግራም ላይ ይልኩልናል።
ስልክ ቁጥሩን ልጻፈው።
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ ባ- ይህ message ከቴሌብር የገባልኝ message ል- ልላካ
አዎ screenshot አድርገው እሱን ይላኩልን። ስሙትንና ስልክ ቁጥሩትን አንድ ላይ አድርገው በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
በቴሌግራም ላይ ነዋ።
አዎ ቴሌግራም ላይ ነው የሚልኩልን። ሌላ ምረዳውት ነገር አለ?
thank you ስለደወሉ እናመሰግናለን። አገልግሎት ያለፍን ሀሳብ አስተያየት ከሚከ መልካም ቀን